ሄሎ
አቤት።
ሰላም ጤና ይስጥልን። ቴሌቪዥን አውሮ ይስጥልኝ። ደም- ደከፍ እየደረሰ ነው ደግሞ አታች ላይ ያለው አንድ ብር ብቻ ነው ያለው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ሲገቡ ባሉታል። እሱ ደግሞ ባሉት ትኬት ጌሞችን መጫወት እድሎትን መሞከር ኮከብ ዘጠኝ ሰማንያ አምስት አቤት
አቤት የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
አይ አስራ አምስት ብር ነበር ግን አ-
አቤት hello
አቤት ይሰማል።
ድምፆት ይቆራረጣል። ምን አሉ? hello
አቤት አቤት አስራ አምስት ብር ነበር ያለኝ አሁን ሳ አንድ ብር ነው ያለኝ።
አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ከሆነ የተመዘገቡ ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ አስር ብር ቆርጦ ትኬት ይገባሎታል።
ማቋረጥ አይቻልም።
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ወይ ደግሞ ስድስት ቁጥር ላይ ለማቋረጥ የሚል አለ።
አይ ባይ- እሺ፣ ምንም አይደለም።
ግን